ጤና ይስጥልን።
እንዴት ነው? ሰላም ነው? እንዴት ነው?
እግዚአብሔር ይመስገን አባት።
እንትን መኪና ነበራ ማሊባባ ቲክቶክ ላይ አዎ፣ ምን ባባዎች ነን።
አዎ። እሺ፣ ሰላም ነው? እንዴት ነው?
እግዚአብሔር ይመስገን አባት።
compact መኪና በባንክ የምታመቻቹት አላችሁ እንዴ?
ኮም አዎ፣ እናመቻቻለን። compact ሁለት ስድስት ስድስት ስምንት አስራ ሁለት አለን።
በ cash ምን ያክል ነው የምትፈልጉት? ፈልገን
እኮ ካ- ሁሉም መኪኖቻችን ላይ አሉ። compact ሁለት ሺ ስድስቱ አስራ ሰባት ከሀምሳ ነው። ስድስት መቶ ሺ ባንክ እናያይዝሎታለን። አንድ ሚሊዮን አንድ መቶ ሀምሳ cash
ነው እንዴ? እስከ አንድ ቢሊዮን አላችሁ እንዴ? አንድ ቢሊዮን ነበር የነበረ።
እኮ compact ሁለት ስድስት አ- ሁለት ስምንት አለ ሁለት ነጥብ ሶስት ነው። እስከ ስምንት መቶ ሺ እናወጣሎታለን።
አይ እኔ ደረጃ አበባ አልገባሽ።
ነው።
አንድ ሚሊዮን ብር ነበር እኛ በ cash ነበረ።
አንድ ሚሊዮን ከፍለውን ሌላውን በባንክ አ አ
ሁለት ሺ ስንት compact ፈልገው
ሁለት ሺህ ስድስትም ቢሆን ችግር የለውም።
እስቲ ቁጥር ለስቶትና እስቲ ደውሉላት ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ እሺ